ሄሎ
አቤት ጤና ይስጥልኝ።
አብሮት ስልኝ ምን ልታዘዝ?
በዘጠና አምስት ስልሳ አምስት ብሬን እየወሰደብኝ ስለሆነ ለማቋረጥ ፈልጌ ነው።
እሺ መስመር ላይ ጠብቂኝ።
እ?
አንድ መስመር ላይ ተጠብቂኝ።
እሺ እየጠበቅኩ ነው። ችግር የለውም።
እሺ። እሺ እሺ፣ ቆይ አንዴ መስመር አቤት ቆይ አንዴ ጠብቂኝ።
እሺ
ስልኩሽን ንገሪኝ እስኪ ዜሮ ዘጠኝ
የኔ አዎ ዜሮ ዘጠኝ ሀያ
ሰላሳ ሰባት ሰማንያ አራት
እሺ ሀምሳ ሀምሳ አምስት እሺ እሺ አቋርጬልሻለሁ።
እሽማ እኮ አመሰግናለሁ።
አሜን አሜን። እሺ፣ እሽማ አሁን እኮ ብዙ ብር እኮ ነው የወሰደችብኝ።
በቃ አይወስድብሽም አሁን።
እሽማ